ሰላም ጤና ይስጥልን። Best Bet ረዴት ነኝ ምን ልርዳው
ሰላም ነው። አሁን ደውዬ ስልክ ተቋርጦብኝ ነበር። እንትን withdraw አዝዤ ቆይቶብኝ ነው።
እሺ፣ የ Best Bet ቁጥር አሁን የደወልክበት ነው?
አዎ አዎ።
እሺ። ስንት ብር ነው?
አስራ ሶስት ሺ እና ሶስት መቶ ብር እሺ። መቼ ነው ዊዝዶ ያረካው?
ትላንት ማታ አራት ሰዓት
ስንት ሆነ?
hello፣ hello።
በቃ process ላይ ነው። እሺ፣ ይገባላል። confirm መደረግ ስለነበረበት ነው።
okay፣ እሺ፣ በቃ ጠብቃለሽ።
እሺ